ሄሎ
ሄሎ
ሰላም ጤና ይስጥልኝ።
አይ የሆነ information ልጠይቅሽ ነበረ። ምንድን ነው ምን አለሽ?
በብድር ነው በምንድን ነው?
ምኑ?
አይ የሆነ ማስታወቂያ ላይ ሰምቼ okay ምን ላይ ነበረ ማስታወቂያችንን የሰሙት?
ሬዲዮ ላይ እሺ እ ብድር ሳይሆን እ አፓርትመንት ቤቶች ናቸው የምንሸጠው።
እሺ
ቅድመ ክፍያው ሶስት መቶ ሺህ ብር ነው። ቀሪውን በአምስት አመት ከወለድ ነጻ በአምስት እስከ አስር አመት ከወለድ ነጻ ነው የሚከፈለው።
እሺ በቃ አዎ አፓርትመንት ቤቶች ናቸው። የተለያዩ site ኦች አሉ። ለበለጠ መረጃ ደግሞ ወደ office ብቅ ብትሉ ቆንጆ ነው የሽያጭ አማካሪዎች detail ኡ እንዲያስረዱት ቦሌ ገርጂ ልደታ አለን office።
እሺ
የትኛው ይቀርቦታል?
ልደታ
እሺ መቼ ይመቾታል?
እመጣለሁ ዛሬ ወይ ሰኞ
እሺ እሺ ስም አልበል